ጤና ይስጥልኝ ሪፖርት ነው እባክዎ የምንረዳው?
ጤና ይስጥልኝ ኧረ የማክሰኞ ነበር ሪፖርት ያደረጉት በእናታችሁ የሆነ ነገር አድርጉልኝ ሀያ ሺህ ብር እንዴ
ሀገር የሚለው ነው እ
አዎ አዎ እንዴ ይሄን ያህል ይቆያል እንዴ
እሺ በድጋሚ ጠይቄልዎታል ነው
ኧረ ድጋሚ ብደጋሚ ያን ቀን እኮ በድጋሚ ተብሏል እኔ ወይ እኮ ወይ መልስ ወይ እስከምናገኝ- ቢሮአችሁ ንገሩኝ ና አይደለም በ- ወይ ቢሮአችሁ ንገሩኝ ወይ ቢሮ እንድንሄድ በአካል መጥቼ ላወራችሁ የሚያወራ አካል ካለ ላወራ ስልክ ልስጦት የሚያናግሩበት ዜሮ ዘጠኝ ይያዙ ነው ሀያ አንድ ሰባ ስምንት አርባ ዘጠኝ ሀያ ሁለት